Hello
እናት እንዴት ነሽ?
ምን ነበር?
እስኪ cash code ልንገርሽና አብሪልኝ።
እሺ ንገረኝ።
አስራ አራት እሺ ዜሮ አምስት አስራ ዜሮ አምስት ሀምሳ ስድስት እሺ ሰባ
አንድ lost አለው
እ አንድ lost አለው አንድ void አለው።
እና እንዴት ነው የሚሆነው?
እንትን ነው በርቷል፣ check አድርገው ግን lost ነው።
አንድ loss አለው፣ አንድ ቦነስ የለውም።
አዎ የለውም። እንትን ነው እንትን void- ራሱን አይችልም።
እ? አዎ አልቻለም። ሀ- እንትን ነው የአርባ ሰባት ነበር odd ኡ ግን void ስላለው total odd ኡ ይቀንሳል። total odd ኡ ሲቀንስ ደግሞ ስታካፍለው እ?
ሀያ በታች ይሆናል። check አድርገው እሺ። በርቶላል አሁን
እሺ እሺ። አሁን አብርተሽ አይተሽዋል አይደል? Already።
አዎ አይቼዋለሁ። ይኸው አይ ለአንተ ለማየት ከፈለግ
እሺ በቃ እዚህ ጋር እናት።
lost ነው የሚለኝ ብዬ ነው። እሺ እናመሰግናለን።
እኮ አንዱ postponed ነው፣ አንድ ነው loss የሆነው።
postponed ነበረ ግን postponed ምን void ይሆን አይደለ? ሀያ አራት ሰዓት ሲሆነው void ይሆን አይደለ? postponed
እ?
void ሲሆን ደግሞ ይቀንሳል total odd ኡ
እኮ አርባ ሰባት ነጥብ ሀያ ሰባት እኮ አርባ ሰባቱ የመጀመሪያ የነበረው ነው። ቮይድ ሲኖረው ደግሞ ይቀን እንትን ይላል ይቀንሳል አራት ነጥብ ሰባ አምስት ይቀንሳል።
እ?
አራት ነጥብ ሰባ አምስቱ ይቀንሳል።
እኮ አባዛው ችግር የለውም እኮ ዊን ያረክበትን አባዛውና ለሉስት ከከፍለው ችግ- አለኝ ካልክ ደውልልን ችግር የለውም እኛ እናሳውቃለን ካለ